hello ጤና ይስጥልኝ ቃል ኪዳን ነኝ ከቢስቴ hello
የኳስ game ነበር።
እሺ ሁለት ነው የሚያበራው እንዳለ እሺ cashier ኮዱን ወይም ticket ID ውን ይንገሩኝ cashier ኮድ ዘጠና ዘጠኝ ዘጠና ዘጠኝ
ሰባ ሶስት
ሰባ ሶስት ሀያ ሶስት ስድስት
እሺ ቦነስ ስምንት መቶ ብር ገብቶሎታል አሁን እ እ እ ታርሟል ቦነስ አለው ስምንት መቶ ብር ሄደው መውሰድ ይችላሉ ሌላ አለ
ሌላ የለኝም። እሺ።
እሺ መልካም ቀን እሺ